ሰላም ጤና ይስጥልኝ ጭክ ጤና ይስጥልን።
አብሮ ይስጥልን።
እባክሽን app ኡ ላይ order አዝዙ ነበረ እሺ ግን እ group ላይ ያው group በ group ሲሆን ነው የሚቀንሰው አይደለ?
አዎ አዎ ስለዚህ ያን group እንዴት ነው የሚገኘው? አሁን ከማን ጋር ነው እኔ create የማደርገው group የማውቃቸውን ሰዎች
እርስዎ ማድረግ የሚችላሉ፣ ሌሎቹ ሰዎችም create ማድረግ ይችላሉ። በመጀመሪያ ለምሳሌ የሚፈልጉት ChipChip የሚለውን application አውርደውታል አይደለ?
አዎ እሱን ካወረዱት በኋላ ከነዋጋው ያሳየዎታል ሁሉንም product አዎ እሱ እሱን ከሚፈልጉትን product ይነኩትና እሱ ከነኩት በኋላ create group የሚል ይመጣል አይደል? ወደ ላይ scroll ሲያደርጉት
እሺ ቆይ የትኛው ማለት ነው? ለምሳሌ የምፈልገውን ነገር አ- basket ውስጥ already አለኝ እቃ።
እሺ አሁን ለምሳሌ ምንድን ነው አሁን እርሱ የፈለጉት?
አሁን ሽንኩርት፣ ለምሳሌ ድንች፣ ቲማቲም፣ ዘይቱን ሶ ዘይቱን ዘይት- ዘይት
ዘይቱን